ጤና ይስጥልኝ አሪፍ ነኝ ማህሌት ነኝ ባኮ ምን ልርዳዎት
ሰላም ነው እንዴት ነው ትላንት አስመዝግቤ ነበር ከሁሉ ስፖርት ወደ ቴሌ ብር transfer አድርጌ ነበር ብዬ መለስልሃል ብለሽኝ ነበር ከዚህ ነበር እሺ ደንበኛችን ማን በሚል ስም ነው ያስመዘገቡት?
መርሃዊ ኃይለ ስላሴ እንድትጠይቅኝ ለሶስተኛ ነው ለአራተኛ ጊዜ ነው።
አዎ ደንበኛችሁ ትናንት ነው እርሶ ያስመዘገቡት አይደለ?
ማለት የሆነ ጊዜ ደግሞ በዜሮ አንድ ስልክ አስመዝግቤ ነበር። ዜሮ አንድ አንድ ስድስት ነው ከሶስት ቀን በፊት ነው ከአራት ቀን በፊት
አሁን እዚህ ጋር ያወጣልኝ ትናንት ትናንት ባስመዘገቡት ሆኖ ግን ቅዳሜ ዕለት ያጋጠሙትን የ transaction screenshot ኡ ላላተቢ ልኬ ነበር ቴሌግራም ላይ ልክ ነው። እዚህ ጋር በሚያሳየን system ኡ ላይ እርስዎ የሰጡ መረጃ እና የላኩልን screenshot አንድ ላይ attach ተደርጎ ለ technical support team ተልኳል። እነሱ solve ለማድረግ እየሞከሩ ነው። ያው እስከዚህ ቀን ማለት አንችልም፣ ተመሳሳይ case ስላለ ተራውን ጠብቆ ይስተናገዳሉ። እሺ ደንበኛችን ሌላ ምረዳዎት ነገር አለ?
አየለም በቃ እሱ እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
አመሰግናለሁ።
እሺ